እና እኔ ደግሞ ብሬ ሰሞኝ ናቸው እናታችን ልደት ሄሎ
ወይ ሄሎ ሰሚ ማቲስ ነግሬሽ ነበር አሁን
አብርሃም እሺ አሳይኑ ነው አይደል?
መጣኩን ልትሮ እንዴ
ዲፖዚት የለውም ይሆናላ ልጁ እንጂ እኔ አስተላልፌልሃለሁ።
እኮ ከኔ ጋር ግን እስካሁን አልወጣም።
እስቲ ቆይ እሺ አንዴ ኦርደር ድጋሚ አርባ አምስት አይደል? አስራ አራት ሄሎ አርባ ዛሬ
አስራ አራት አራት ስልሳ አምስት አርባ አምስት ነው እ አስራ አራት ስልሳ አምስት
አስራ አራት ስልሳ አምስት እሺ አቤል hello hello ወይ አብርሃም እስቲ refresh አድርገው ወጥቷል እየተባለ
አብርሃም ዮሴፍ ነኝ አውቀሻል ግና
ምን አልከኝ?
አብርሃም ዮሴፍ ነው የኔ ስም አውቀሻለ
ኦ የአባት ስሙ አንተም አለ
እ
ወጥቷል hello።
እኮ አንተ አይደለም ወይ
አብርሃም ዮሴፍ ነው የኔ አባት ስም
ወጥቷል ወጥቷል ግን እሺ አብርሃም እሺ፣ refresh ወጥቷል አድርገዋለሁ።
ካልተ- አ በቃ አድርገው እሺ እ